ጤና ይስጥልን።
ሰላም ነው ማ እግዚአብሔር ይመስገን። አባት እንዴት ነው?
አለሁ። እኔ እንትን አይቼ ነበረ። አይሱዚ አይሉክስ
ቲካምፕ ነው?
እ
አዎ አለን።
አብሸታ
እሺ ቁጥር ደስቶት
ምን አልሽኝ?
ዜሮ ዘጠኝ አስራ አንድ ቁጥር ደስቶት ቴክስት አድርግልኛል።
ይቅርታ ሲስተማችን አያደርግም።
እሺ ቆይ እሺ